draft machine ተበላሽቶብን ነበረ።
እሺ ደንበኛችን BGI ID ዎትን ንገሩኝ።
አስራ አንድ
አስራ አንድ ሀያ ሶስት ዘጠኝ
ሀያ ሶስት ዘጠኝ ሚልካ ግሮሰሪ ነው ደንበኛችን።
ገነት ቁርስ ቤት
ደንበኛችን TIN number ኡን ይንገሩኝ። በዚህ አላገኘሁትም።
TIN number zero zero
zero zero ሰባ ሁለት ሰባ ሁለት ሰማንያ ሁለት ሰማንያ ሁለት ሰባ ስድስት ሃምሳ አራት
ሰባ ስድስት ሀምሳ አራት ለአንድ መስመር ላይ እሺ ደንበኛችን በዚህም አላገኘሁትም። BGI ID በስልክ ቁጥር አልደረሱትም
አይ አንቺ
አልደረሱትም። እሺ አንዴ ይጠብቁኝ፣ በስልክ ቁጥር ልፈልግልዎት። ንግድ ቤቱ የተመዘገበበት ሌላ ስልክ ቁጥር አሉት እንዴ ደንበኛችን?
ስልክ ቁጥር አ፣ በዛ አይደለም ስልክ ቁጥር በሌላ አስራ አንድ እሺ ንገረኝ።
ስልክ ቁጥር ልንገርሽ አስራ አንድ ዜሮ ዘጠኝ አስራ አንድ
ዜሮ ዜሮ ዜሮ ዜሮ ሃምሳ ስድስት ስልሳ አምስት ሃምሳ ስድስት ስልሳ አምስት እሺ ደንበኛችን በዚህም አላገኘሁትም። በዚህም አላገኘሁትም።
እሺ ሌላ ስልክ ልስጥሽ
ሌላ ሌላ ስልክ
ዜሮ አስራ አንድ
ዜሮ ዘጠኝ አስራ አንድ አርባ ሁለት
አርባ ሁለት ሰላሳ ስድስት ዜሮ
ሰላሳ ስድስት ዜሮ
ዜሮ አምስት አዎ
በዚህም የለም ደንበኛችን። እስቲ ስልኮት ላይ BGI ID ዎትን አይተው ይንገሩኝ። ምናልባት text ኡ ገብቶ አለ
እሺ አይተው ይንገሩኝ።